hello ጤና ይስጥልኝ እንደምናችሁ ከአሪፍ ጋር ነበር የምደውለው እሺ እሺ እሺ ስልክ ቁጥሩን ለሚያወሩት የያዙ እሺ ዜሮ ዘጠኝ አስራ ሶስት አስራ ሶስት ስልሳ አራት አስራ አራት ሰማንያ ሰባት
ሰማንያ ሰባት አርባ ስድስት አርባ ስድስት okay አዎ በዚህ ማግኘት ይችላሉ ዳንኤልን እሺ እሺ እሺ ሌላ ምረዳት ነገር ይኖራል ሌላ ምንም የለም እ- እሱን ልጠይቀውና ወይ ይደውላል እሺ ምንም አይነት አገልግሎት ከፈለጉ ወደ ይደውላል okay እሺ እሺ እናመሰግናለን መልካም ቀን እንሎት አስራ ሶስት ሰማንያ ስልሳ አራት ሰማንያ ሰባት አርባ ስድስት ነው አዎ አስራ ሶስት ስልሳ አራት ሰማንያ ሰባት አርባ ስድስት እሺ እሺ ደህና ናችሁ